ጤና ይስጥልኝ ሄሎ ቪዛ ኮሎኒ ባንኮት ምን አይነት የጉዞ መረጃ ልስጦት? ሄሎ ደንበኛችን አይሰማም? ሄሎ ይሰማል? አይሰማም ደንበኛችን ሄሎ ትንሽ ድምጾትን ሄሎ ይርቃል ድምጾት ደንበኛችን ሄሎ አይሰማም ደንበኛችን ድምጾት